እባክዎን ልርዳ?
ሌላው እንዴት እንዴት ነሽ?
እዛ ቤት ሰላም አለን?
አለሁ እግዚአብሔር ይመስገን። እንትን እቃ አዝዤ ነበረ። ሁለቱ እቃ ደርሶኛል። ሽንኩርትና ቀይ ስር ደረሰኝ አሁን ማለት ነው። ግን ድንች አዝዤ ነበር። ድንች ከትላንት ወዲያ አራት ሰው ነበር እንደ መግባት የነበረበት ሙሉ መቤት ኖት?
እ አዎ ድንች አራት ሆኗል እኮ እ አይ ሳላውቀው ሶስት ሰው ብዬ አዝዤ አልመጣልኝም እና cancel ታደርጊዋለሽ?
cancel ማድረግ አይቻልም። ራሱ system ኡ fail አድርጎታል እና ብሩ ተመላሽ ነው የሚደረገው።
okay እኮ በቃ ብሩ ተመላሽ ይደረግና ወይ ድጋሚ ሀያ አራት ሰዓት ስለሞላው fail ስላረገ ይሄ system fail አድርጎ ስለሚያሳየው ብሩ ነው ተመላሽ የሚደረግሎት።
ኦ በዚሁ ነው የምትመልሱልኝ? በቴሌ ብሩ የሶስታችሁም በየቁጥራችሁ ይላል።
በየቁጥራችን አዎ የቢራራ ዮዮ- አዎ።
የዮዬና ሙሉ ዮዬና የኔ አዎ እሺ እናቴ ቁጥራችሁ ይላካል። ይጠብቁ።
አመሰግናለሁ።
okay መልካም ቀንሽ